hello hello
hello hello ሰላም ጤና ይስጥልኝ ቴሌ ነኝ።
ሰላም ቴሌ- ቴሌውን
አዎ
እ እንዴት ነው ጨዋታው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ
ዘጠኝ አንድ ሰማንያ ቁጥ- አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ አንድ ቁጥር ላይ ለመመዝገብ
ማሽ ሶስት ቁጥር ላይ ለመጫወት ለመጫወት ሲጫነው ጥያቄና መልስ እድሎትን ይሞክሩ የሚል አለ።
አ እርሱ መርጠው መጫወት
ማሽ እሺ እሺ ይሁትና ግልጽ ያልሆነ ነገር ካለ ማንኛውም ጥያቄ መጠየቅ ይችላል።
ማሽ እሺ